አቤት
ጤና ይስጥልኝ።
አቤት
አቶ መኳንንት
አቤት ከየት ነው የሚደውለው?
ከዲኤስ ሚዲያ ነው።
እ
ከዲኤስ ሚዲያ ነው።
sorry
ከዲኤስ ሚዲያ
ዲኤፍ ሚዲያ
አዎ።
እሺ ምን ደህና ልታደርግ?
ነህ? ደህና ነህ?
አለን እግዚአብሔር ይመስገን።
በጣም ጥሩ። mother እንዴት ነው? ተሻላቸው?
ደህና ናቸው እግዚአብሔር ይመስገን። ደህና ናቸው፣ ደህና ናቸው። አላወቅኩም፣ ይቅርታ።
የዲኤስ ሚዲያ ማናጀር ላሙ ልጅን ይባላሉ።
እ እ እንዴ እንዴ፣ የዲኤስ ሚዲያ አንድ ማትረባ
ድምፅህን ቀይር። ሸወርኳ ይህን ድምፅ ምንድን ነው? በቃ ይሄ ስልክ የተለያየ ስልክ እየደወሉ ይበጠብጡኛል በቢሮ ስልክ
አዎ።
እና መጀመሪያ አጣርቼ ነው አይደለም ሁሉ ላለው አንዳንድ
ድምፄን ግን እንዴት አላወቅኩም?
እ?
ድምፄ እንዴት አላወቅኩም? ድምፄ እንዴት አልመጣልኝ?
ምን ዴስ ሚዲያ ስለኝ ነው
አ ድምፄን እንጂ ዲኤስ እ?
ሚዲያ እንኳን ላይ ላይ ድምፄ እንዴት አልመጣልህም?
no no ድምፅሽ እኮ አሁን ተስተካክሏል እንደ ድሮ እኮ አይደለም
ጎርናን ነው የዲኤስ ሚዲያ ምናምን ስል ማን ዲኤስ ሚዲያ? ደህና ነህ? ምንድን ነው ሊፍት ገባ እንዴ?
አልገባም እ
ምን አልከኝ?
ፕሪሚክቱ ነገ ቀጥታ ስርጭት ጀምሬ ነው
አዎ
አ ለዛ ግቡ ተብለን
አዎ።
እኮ ነው እየገባው ነው
ማዘር እንዴት ነው ተሻላቸው?
mother የሚገርም ነገር ዛሬ ተሰፋላትና
okay እ፣ ነገ ትወጫለሽ ምናምን ተብላለች
እ፣ እግዚአብሔር ይመስገን። አንተ ነገ ትወጣለች እስማኤል እኮ ወጣ በእናትህ እ hello ጋሽ ላሙ
አይሰማም እንዴ?